ጤና ይስጥልኝ። አሪፍ ጊዜ ረዲስኛ ባኮ ምንርዶ አብሮ ስቱዲዮን ሰለሞን እግዚአብሔር ይመስገን። እንዴት ኖት?
ዲፖዚት ታደርግ ሪጀክት መጥቶ ነበርና የሆነ ቴሌግራም ቁጥር ሰጥቶ የነበር ቅድም ደውዬ ነበር።
እሺ ቴሌግራም አይሰራም።
ምን አሉ?
በቴሌግራም ላክለት እንትን ተብዬ ነበር።
እሺ ላኩልን ደንበኛችን
የለም ቴሌግራም የለውም። ቁጥሩን ስጡስ እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አይሰራም። ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን። ስሞት ማን ይባላል?
የእኔ ሰኢድ ነው።
ሰኢድ እሺ። ቴሌግራሙን ማግኘት አልቻሉም። ምናልባት private ካደረጉት ላይሰራሉ